Hello ጤና ይስጥልኝ። እባክዎት ምን ላምጣው?
እንትን ልትቀይሪልኝ ነበር coin ኦች ወደ ትኬት።
እሺ በዚህ ቁጥር ነው? እሺ አንዴ መስመር ላይ ጠብቁ።
እሺ አስራ ስድስት ነው ምትቤት ነው የምቀይርለት?
አዎ፣ ቆይ ቆይ ቆይ
እሺ ተቀይሮለታል።
ና፣ እሺ ና ቡጤ